Hello
አዎ ስምህ ማን ልበል?
አለምነሽ
አለምነሽ ማን?
አዎ
አለምነሽ ማን? የአባትህ ስም?
ሞላ
እሺ ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ
ሰላሳ አምስት ሰላሳ አምስት ሀያ ሰባት ሀያ ሰባት
ሰማንያ እሺ ሰማንያ
አስር
አስር የት አካባቢ ነው አድራሻዎት?
መንደፈራ
የት አሉ?
መንደፈራ
እ የት አካባቢ? የት አዲስ አበባ ውስጥ ነው ወይስ ከአዲስ አበባ ውጭ ነው?
ውጭ ከአዲስ አበባ ውጭ
ከአዲስ አበባ ውጭ ሆኖ የት አካባቢ?
ከቆቦ ወጣ ብሎ
እሺ እሺ እ ምን ፈልገው ነው የደወሉት ወደ Donkey Tube?
እርዳታ
እህም። እሺ እ አሁን ላይ ለእርዳታ እየመዘገብን አይደለም። ከአንድ ሺህ በላይ ሰዎች የተመዘገቡ አሉና እ እነሱን እስከምናስተናግድ ድረስ አሁን ላይ መመዝገብ አቁመናል። ሌላ ጊዜ ይደውሉልን።
እሺ
እሺ አመሰግናለሁ። እሺ